ጤና ይስጥልኝ። ሁሉ ስፖርት በኮም ልርዳው።
ጤና ይስጥልኝ አድራችሁ።
ሁሉ ስፖርት ነው ምን ልርዳው?
ትናንትኛ ደውዬ ነበር አጋጣሚ እሺ ሁለት ሺህ አምስት መቶ ተቆርጦብኝ ነበርና በዋ- በቴሌግራም ልኬ ነበር። ወደ ዋሌ ተመልሷል ተብዬ አልተመለሰም።
ማን ልበል ስሞትን ተስፋ ህይወት ተክላይ እሳ ህይወት ተክላይ ከዛ በተደጋጋሚ ነው አንድ ጊዜም ሁለት ሺህ ከዛም አንድ ሺህ አራት መቶ ሀምሳ ለሶስተኛ ጊዜ ሲሆን ጠይቄ አጋጣሚ በዚህ ስልክ ለ- ለመደወል ስለተነገረኝ ነው እንጂ በተደጋጋሚ ቆርጠዋል።
አሀ ቴሌግራም ላይ ላኩልንም ነው ልከውልናል።
ቴሌግራም ተልኳት ትናንትና እሺ የቴሌግራም ስሞቱም ነው ማን ልበል ተስፋ ህይወት ተክላይ ተስፋ ህይወት
ተክላይ አዎ በ- ልኬዋለሁ። ቴሌግራም ላይ ልኬዋለሁ። ስሜ- እሺ።
ሙሉ ስሜ
እሺ ቼክ እናርግና እንደውልሎታለን።
እሺ